يقول المرأة فحيرنا أهل الداية ولما تحيرنا نتبين المال
ረስጥልን ሰላም ነው እ እ እ አ አ እንትን እ እንትን ነበር ከቴሌብር ወደ ዘመን ለማስተላለፍ በአሪፍ ላይ እያስተላለፍኩኝ ብሩ ግን አልገባም እንትን ላይ
ከቴሌ ብር ወደ ምን ነበር?
ዘመን ቤት ቤት- betting የ- ያው ሂሳቡ ተቀንሰዋል፣ ግን እዛ ዘመን ላይ አልገባልኝም።
ሙሉ ስሞትም አልበል
እህ እህ ሙሉ ስሞትም ንገር።
አለም ዕቁባይ አለም ዕቁባይ
አለም
ዕቁባይ
አለም ነው። ዕቁባይ ዕቁባይ ዕቁባይ አዎ
እሺ፣ ስልክ ቁጥር ቴሌ ብርም ላይ ስልክ በ- በ- ስልክ በጀለም
ቴሌ ብርም ላይ ዘመንም ላይ የሚጠቀሙት ቁጥር ነው።
ዜሮ ዘጠኝ ሀያ
እሺ ዘጠኝ ሀያ ሀምሳ ዘጠኝ እሺ
ሰባ አምስት ሀምሳ ስምንት
ሰባ አምስት ሀምሳ ስምንት አዎ ምን ያህል ምን ያህል ብር ነበረ የተቀወጠበት?
አዎ። okay አራት መቶ ሰማንያ ብር ነው
አምስት ሰማንያ ብር መች ነው ቀኑ?
አራት ሰማ- አራት መቶ ሰማንያ ቀኑ ቀኑ መች ነበር?
እ እ ምን ቀን ላይ ነበር የተቆረጠው?
ዘ- ዘ- እ የተ- የላኩት ዛሬ ነው
መቼ መቼ ያሉት?
ዛሬ ነው ቀኑ ዛሬ ነው የላኩት ዛሬ ነው እሺ ዛሬ ነው።
አዎ አዎ
እሺ አሁን በምነግረው ስልክ ቁጥር ቴሌግራም ላይ screenshot አንስተህ ይልክልኛል።
Okay እሺ ንገሪኝ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
ያዝ ቁጥር አስራ ሶስት ዜሮ አንድ
ቆይ አንድ አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ እሺ አሁን አ- አ- okay በቃ ችግር የለውም አሁን ልደው- አሁን ላክልሽ በዛ ላኮ አዎ፣ ቴሌግራም ገብቼ እሺ እሺ ይልኩልኛል።
አዎ ከዛ በተረፈ
የእንትን ነው message ነው አይደለ ከቴሌብር እንትን የተደረገ message ነው የምልከው አይደለ screenshot ኡን ነው የሚልኩልን።
እኮ ይሄ እንትን ነው የምልክልሽ የቴሌብር መ- ከቴሌብር የመጣልኝ ነው ያለ አዎ ከቴሌ ብር የሚላከው digital transaction አ፣ receipt አ- አዎ እሱ ነው
ገብ- የሚልኩ- ገ- ገ- እሺ አመሰግናለሁ በቃ እሱን ላክላችሁ እሺ ከዛ በተረፈ ደንበኛችን ዘመን ቤት ደውለው ይሄንን case report ያደርጉ።
አርግ ያለው አርግ ያለው እናንተ ጋር ችግሩ እናንተ ጋር እንደሆነ ነግሮኛል
እሺ ደንበኛችን በእኛ በኩል ይታይልዎታል።
እሺ እሺ እሺ እሺ